hello ጤና ይስጥልኝ ቺፕቺፕ hello hello hello
ሰላም አብ ሰላም
ደውዬ ነበር አሁን ለማዘዝ ፈልጌ አንድ ሰው join ማድረግ አል- አልቻለም እና okay የ- በ- ከታች በ order በሚለው አላስገባም ማለት complete payment አዎ።
ለማድረግ አዎ okay እሺ እሱ payment እምቢ ያለውን ስልክ ይነግሩኝ
እሺ ዜሮ ዘጠኝ አስራ ሁለት ዜሮ ዘጠኝ አስራ ሁለት አርባ ሰባት አርባ ሰባት አስራ ሁለት አስራ ሁለት ዘጠና አምስት ዘጠና አምስት እሺ group ኡን create ካደረጋችሁ ትቆያችሁ ወይስ አሁን ቅርብ ሰዓት ነው ቅድም ኧረ ቅድም ነው ያደረኩት ዘጠኝ ሰዓት ነው አስር ሰዓት አካባቢ okay በቃ እሺ እኔ ወደ developer ኦቹ ይህን ቁጥር አስተላልፍላቸውና እም፣ ይስተካከልላቸዋል እናንተ እየቆያችሁ ሞክሩት እሺ እሺ እሺ